ጤና ይስጥልን።
ጤና ይስጥልን። ታሲና ማሊባባ
ምን ልርዳዎት?
ታሲ ነው አይደል?
ማሊባባ ታክሲ የመኪና መሸጫ።
ታሲ ማሊባባ። አዎ መኪና ይቼ ነበር እናት አንድ ሴት ልጅ የምታስተዋውቀው ዲዛይር
ሁለት ሺህ ስንት ሞዴል ነው?
ሁለት ሺህ ሀያ ሶስት ልጅ መስሎኛል እ
ይጠብቁኛል። አለን ዲዛየር የለጠፈም ያለጠፈም
እኮ ያ ያለጠፈው ስንት ነው ዋጋው?
ሶስት ነጥብ ሶስት
Okay በአዲስ በመሸጫ ዋጋ ነው እሱ